እኔን ተቤጅቷል በደሙ ጌታዬ በፍቅር ማርኮኛል ድንቅ ነው ለነፍሴ በእርሱ ደስ ይለኛል ጽድቁን አወራለሁ ኢየሱስ አላፍርም እመካበታለሁ ሁልጊዜ ማመልከው የማይለየ አምላክ አለ ከምለው በላይ የሆነልኝ የሚረዳ በድካሜ ጊዜ ያጸናኛል፣ ያበረታኛል። ቢከፋ ቢለማ አይተወኝም፣ ይረዳኛል። ክበር እለዋለሁ ከብዙ ክብር ይልቅ ኢየሱስ ይሻለኛል። በመከራ ጊዜ ኃይል ይሆነኛል። በደስታም ቢሆን ክብሬ ነው ኢየሱሴ፣ በእርሱ ደስ ይላታል ለዘላለም ነፍሴ። ሁልጊዜ ማመልከው የማይለየ አምላክ አለ ከምለው በላይ የሆነልኝ የሚረዳ በድካሜ ጊዜ ያጸናኛል፣ ያበረታኛል። ቢከፋ ቢለማ አይተወኝም፣ ይረዳኛል። ክበር እለዋለሁ በመከራዬ ቀን ማምለጫ አለቴ መውደዱ ብዙ ነው ይሳሳል ለነፍሴ ምረቱ ብዙ ነው ሁልጊዜ ማለዳ በፍቅር ፍጹም ነው ከቶ የማይከዳ ሁልጊዜ ማመልከው የማይለየ አምላክ አለ ከምለው በላይ የሆነልኝ የሚረዳኝ በድካሜ ጊዜ ያጸናኛል፣ ያበረታኛል። ቢከፋ ቢለማ አይተወኝም፣ ይረዳኛል። ክበር እለዋለሁ ክበር እለዋለሁ የሰላሜ ንጉሥ ሰላሜ ሆኖልኝ ስወጣ ስገባም ፈጥኖ እየረዳኝ እንደ እርሱ የሚሆን ከየት አገኛለሁ? በሕይወቴ ዘመን እርሱን አመልካለሁ። ሁልጊዜ ማመልከው የማይለየ አምላክ አለ ከምለው በላይ የሆነልኝ የሚረዳ በድካሜ ጊዜ ያጸናኛል፣ ያበረታኛል። ቢከፋ ቢለማ አይተወኝም፣ ይረዳኛል። ክበር እለዋለሁ